ጤና ይስጥልን።
ጤና ይስጥልን። እንዴት ነሽ?
ይስጥልን።
አለን አለን። ቶዮታ መኪና አሁን ለቃችሁ ነበረ
ቶዮታ ምን
ሁለት ሺ ሀያ ምንድን ነው ሁለት ሺ ሀያ ሁለት ያልሽኝ አሁን ነጭ ምን ቶዮታ ምን ስሙ ጠፋኝ። አሁን አሁን ይዤው ጠፋብኝ። ከቲክቶክ ላይ ነው ያየሁት።
እኮ እኮ ምንድን ነው መኪናዎችን ምን ካልነገረኝ በምን አውቃለሁ? አባት ስ- ምን ነበር እንደ ራ- እንደ ራ- እንደ ኮምፓክት ሆኖ ከፍ ያለው አሁን የመጣው አሁን የምድል ቶዮታ ዲዛይን ዲዜር አይደለም ማለት ቶዮታ
ምንድን ነው አባት በጊዜ በባንክ- ነገረኝ።
ታ- ታርጋው ሲቤት
አይ ታርገውን ሳይሆን በ- መኪናዎች ምን ካላወቁ በምን አይሎታል ነው እሺ አይችልም ገርሻ እንዴ እሺ።